አቆሪተ ቁርባን በዝክረ ማርያም ይህ ወላዲተ አምላክ ዘደረሰ በመንፈስ ቅዱስ አብርሃም ወልድ ቦቦዛ ለደረሳ ሰበቃው ወረበታው ወረቡ ወና ይላሉ ህዝረ መምህራን ተክለ ሃይማኖት ዘጋና ወስለ ሁሉም ጣና ጎዳና ወስለ ሁሉም ህዝበ ክርስቲያን ወስለ መባንነ ደብረ ሰላም ወይጠባል አለሚትነ ኢትዮጵያ ላለም አለ
አባቶቻችን ወንድሞቻችን በሰላምና በጤና ወደ ቤታቸው መንቀሳቸው
ናቸው። ኃያል አንድ የሚሆኑ በነገሥታት ፊት ሰላምን አብዛላቸው። አምላካችን ሆይ በቀናች ሃይማኖት ነው ያንቀላፉትንና ያበረቱትን የአባቶቻችንና የእናቶቻችንን የወንድሞቻችንና የሮቻችንን ሳሳርልን አምላካችን ክርስቶስ በየባህሪት ሰማያዊ ዋጋቸውን ከፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮ ዘይትን መጋረጃም እንባ መጽሐፍቶችንም የሚጠንበስን በመሰፍ የሚያገለግሉትንባ ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትንም ሁሉ አምላካችን ክርስቶስ ሆይ ይቅር በላቸው። በሚያስፈራና በሚያዘነግስ በመንበር ግን ጽዋት ያመጡትን ሁሉ ተቀበላቸው። የተቀየ የተጨነቀች እናት ሁሉ አሳበት በሰንሰለት የታሰሩትን በስደትና በምርኮ ያሉትንም መሪር በሆነ አገዛዝ የተያዙትን አምላካችን ሆይ በቸርነት አምናችን መምህራችን ኢየሱስ ክርስቶስ ወደ አንተ በምናመልክበት ጊዜ እንድናስባቸው ያዘዙን ሁሉ በሰማያዊ መንግሥት አስባችን። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው።
Yeah. አማልክን መስልሻለን። አማልክን የማይተረጎም የሥጋን ጊዜ ከአንቺ የተገዛ መስያለሽ። ዛውን ከአዳም መስላ አደረገ። ማግቡም ያንቺ ሥጋ ነው። ነውር ወዲያው ቃል እርሱ ኢየሱስ ክርስቶስ ነው። ምንም ከልዕልና የወረደ ልዑል እግዚአብሔር አብ ቃል ነው። ዘሩም መሥዋዕት እርሱ ነው። ወንዶች ነገሪቱ ግልጥ ነው። የቀደሙ አባቶች ከሞት ወደ ሕይወት የተጋ- የተሸጋገሩበት ድልድይ ሆይ ከምድር እስከ ሰማይ የምትዘልቅ መሰላል ነው። የፍጥረቱ መጀመሪያ ባንቺ ታደሰ። በገነት በተሰደደ ጊዜ ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ። በግብፅ የተገደለ አቤል የዋቱ አንቺ ነሽ። የሴት ቸርነቱ አንቺ ነሽ። የሴት ቸርነት አንቺ ነሽ። የመቶ ስራዎቹ በክፉ ጥፋት የዳነባት የመበርበር የሴት ኩራጆች ስንቃውም አንቺ ነሽ። የአብርሃም ግድነት የይስሐቅ ዋዛ የያዕቆብ መሰላል አንቺ ነሽ። የዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት ጣቶስ የተባለች የሲና በቃና አሮን ልብስ የነበረች ሰናሰል ያልበላም የበቀለችና በበጃ ፈራትን በትራችንን የኢያሱ ምስክሩ ሐውልት የኢድ ወርሰው የሳሙኤል የፊቱ ዳና የዘይት ጠንድ አንችለን የተመጣባት የዘይት ስር የአሚናዳብ ሰረገላ የዳዊት መሰንቆ ሰሎሞንም አብሬን አንችለን የታጠረች ተብን የተዘጋጀው አጉድጓድ አንችለን የኤልያስ የወርቅ መሶብ የኤልሳዕ ጋር አንችለን ኢሳይያስ ጽንስን ከድንግልና ጋር የተናገረልኝ ዳንኤልን ያለ ሩካቤ ወለድን የተናገረልኝ አንችለን ሳራ የምትባል የዕንባቆም ተራራ የተዘጋች የእግዚአብሔር ምስራቅ የቤተልሔም ሕግ መውጫ የፍራታ የምትባል ምድር አንቺ ነሽ። የሲሎን የእንስሳ ሕይወት የጣዖንን ቁስል የምታድኝ የዘካርያስ ደስታው የሚኪያስ ንጽሕት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እመቤታቸው አንቺ ነሽ። በመዓልትና በሌሊት በበጎቿ ደጅ የሚጠኑ ወራትና የደናግል መነኮሳት መመኪያቸው አንቺ ነሽ። ድንግል ሆይ በኃጢአት ብሶት የተጸነሳች እመቤታችን ሆይ ለሩካቤ ካህናት በእጃቸው ከወለድሽ ድንግል ሆይ አንገታቸውን የሚያነሱ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽ አይደለም በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ ድንግል ሆይ ምድራዊ መለኮታዊ ስም የተመገብሽ አይደለሽም። ከሰማይ ሰማያት የበሰለ ሰማያዊ ርስት ነው እንጂ ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም። ከሰማይ ሰማያት የተቀዳ ሰማያዊ መጠጥ ነው እንጂ ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉት የምትድር የምታውቂ አይደለሽም። በንጽሕና በቅድስና ያጌጥሽ ነሽ እንጂ ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። ሰብሰባይ መላእክት ጎበኙሽ እንጂ እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጉሆኑ ሊጠብቅሽ ነው እንጂ እንዲሁ ስለሆነ እርሱ ቁሩ እግዚአብሔር አንጽና ግባጀ ጊዜ ስሙ ገብርኤል የሚባል ጣና መላክ ወዳጅና ከመንፈስ ቅዱስ በላይ ይመጣል። ሌሉላይ ይጋድልሻል። ከአባቷ ተመሳይነት ቃል ወደ አንቺ መጣ። ሳይወሰን ጸነሽው፣ በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። መመጠንና መመርመር የሌለበት እሳተ መለኮት በወዲህ አደረ። በምድራዊ እሳት ይመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ይህን ያህል ይህንን ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ድንቅ ነው እንጂ የሰው ልጅ አለመላይትን ባገሩ በማይደርስበት ባህርያው የሚኖር ነው እንጂ ለመለኮት ወርድና ክብር ላይና ታች ቀኝና ግራ ያለው አይደለም። ሁሉ በበ- በሁሉ የመጣ ነው እንጂ ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። ግዛቱ በአገር ሁሉ ነው እንጂ ለመለኮት በላይ ከመለኮት በታች መሰረት ያለው አይደለም። ጠፈሩ ብዙ መሰረቱ ብዙ ነው እንጂ ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ባጎን በሥራ ስር ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ ለመለኮት የሚታይ ገንዘብ ከሚወሰድ ገንዘብ ደረትና ፊት ኋላ ጀርባ ያለው አይደለም። በነደ እሳት የተሸፈነ ነው እንጂ ነደ እሳት ግን ንጹሕ ነው። መለኮት ንጹሕና ጽድቅ ግሩም ነው። የላከ አምላክ በሕላዊ አባት እንደሆነ እናምናለን። የተላከ ወልድ በሕላዊ ወልድ እንደሆነ እናምናለን። ባሕርይ መንፈስ ቅዱስም በሕላዊ መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ሆይ ይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንጂ አይደለም። በአብ ከልጁ አይበልጥም። ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስም ከወልድ አያንስም። ወልድም ከአባቱ አያንስም። በአብርሃም በፍጥነት ሥራ ይስሐቅን እንደሚያዘው አይደለም። ያዕቆብ እንደ- ይስሐቅም ያዕቆብ እንደሚያዘው አይደለም። መለኮት እንዳይደለም በአብ- በአባት በመሆን አባት በመሆን አብ ልጁን አያዝም። ወልድ ልጁ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮትና አሁን መንፈስ ቅዱስም ነው። አንድ አምላክ አሁን ሁለቱ ጊዜ ሰላም ያስፋላችሁ ያተዳውላችሁ አሁን ሁለቱ ጊዜ ቃል ያሰከትላሉ ዝግር ሆናችሁ አሁን ሁለቱ ሰው ይስባሉ ያለምዳችሁ ይመስላሉ አሁን ሁለቱ ጊዜ ያለቃሉ ያዘናሉ ያዘናሉ አሁን ሁለቱ ጊዜ ያዘናሉ ያስከትላሉ ያስተምራሉ አሁን ሁለቱ ጊዜ ያደላሉ ያለብሳሉ ባለሟል ያደርጋሉ አሁን ሁለቱ ጊዜ ይቀመጣሉ ይፈርዳሉ ይመረምራሉ እንደምናምናለን እንደምንታመናለን አንድነት ዛሬ የተለየ እንዳይሆን የተጠላቀለ እንዳይሆን እንለይ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሰዎች የምንል አይደለን። በገጽ ሦስት ሲሆን አንድ ነው እንጂ መብረቁ እንደሚቀድስ እንደ አዳም አንድ ምድር አይደለም። በባሕር አንድ ሰው ሦስት ነው እንላለን እንጂ ክፉዎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞቹ የእስራኤል ወገኖችን እንሰማቸዋለን። ልቦናቸውን ያሳወሩ ናቸው። አምላኮቻቸው ብዙ አዛኞቻቸው ብዙ የሆኑ መራዎች የሚያመልኩ አረማውያንን እንወዳቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እኛም እንዳስተማሩና ፀሐይ ነው ወይም ፀሐይ ነው መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው ወይም እሳት ነው መንፈስ ቅዱስም እሳት ነው። በምድር ላይ ያለ አንድ የሆነ እሳት ነው። አብ ሆነ ወልድ ሆነ መንፈስ ቅዱስም ሆነ በብርሃኑ ጸዳል ጨልማ የላቀበት አንዲቱ አብ ነው። አብ ወልድ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ወልድ ወልድ ነው። ዓለም ሁሉ ታትቶበት አንድ ወልድ ወልድ ነው። አብ አዲው ነው፣ ወልድ አዲው ነው፣ መንፈስ ቅዱስም አዲው ነው። ጭማሪ የሌለበት አንድ አዲው እርሱ ነው። እንደምናምናለን እንደምንታመናለን የሃይማኖት ጸሎት እንበል። ወደ ቀደመው ነገር እንመለስ። ቅድስት ድንግል ነው ድንግል ሆይ የስጋዋ ነገር እንዲያለ ምርምራ ድንግል ሆይ ሳት የለቦች ወዲዛደር ቅዱሳን ቅዱሳን ቅዱሳት እንደምን አላቃጠለን ሰባት ሰዓት በመባል መጋረጃ በወንድ ውስጥ ወደ ተዘጋጀ ወደ ተዘጋጀ የተሆነ በቀኝ ነው ወይንስ ሰዎች በግራ ነው? ትንሽ አካል ስገኝ የሚያንጸባርቅ መደሳት የሚገባው ቢሩቤ ለተሸከሙ ዙፋን ወደ ውጭ ወደ ተዘጋጀ ወደ ተሰለፈ ታላቅ ተላዞ ከበረድነት ጋር እናትነት እናትነት እንደምን ያለ ነው። ከስብሐት ጋር አየሁት እንደምን ያለ እንደምን ያለ ሩካቤ ከታች የተዘጋጀ ከድንግልና ጋር እንዲሆናል ይህንን ባሰብኩ ጊዜ ህሊናዬ ልጅሽን የባህሩን ጥልቅነት ሊዋጅ ወዳሉ ወዳጅሽ መሰወሪያው ማገድ የሚያባቸዋል ዳመኛም ባሰቡ ጊዜ ህሊናዬ ተሰውሮ ወደ ላይ ወጥቶ የላ መሰወሪያ የሆነውን ሊገት ወዳል ከነገሳትነት የተነሳ ይፈራል ካየናቸው በርቧቸው ሩባ አይደርስም ይህንን ባሰቡ ጊዜ ህሊናዬ መጥፋት ሲነሻ ተክሎ በምስራቅና በምዕራብ በሰሜንና በደቡብ በዳርቻው ሁሉ ሊበል ወዳል የፍጡራንን አኗኗር ያይ ዘንድ እግዚአብሔር ጥልቅነታቸውን ይለካ ዘንድ የሰማይ ደጅን ያውቅ ዘንድ ከሁሉ ዘንድ ወግሩን ይዞራል። አቅቶ ወደ ቀደመ አኗኗሩ ይመለሳል። አሁን ገናንነቱን አንመርምር፣ ጥንትነቱንም አንጠራጠር። የገናንነቱን መጠን ለማመስገን የነቢያትና የሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይደግል ሁሉ በእኛ ዘንድ ግን አላገኘም። የማይዳሰስ ሀብት ነው፣ እኛ ግን አይዳሰስም። ከእርሱ ጋር አብረን አንጠጣም፣ እንደምናምን እናመስግን።
ቅዱስ እግዚአብሔር ቅዱስ ኃያ ቅዱስ ያዜመ እስርን ዘላለም ነግዮ ቅዱስ እግዚአብሔር ቅዱስ ኃያ ቅዱስ ያዜመ ዘተጠቀመ እርባኖ ወበረከተ ቅዱስ እግዚአብሔር ቅዱስ ኃያ ቅዱስ ያዜመ
ግብር ሆይ የሚበላውን ያፈራግብን፣ የሚጠጣውን ያዘግብን። ወደ ወዳጅህ ተመለስ፣ ተባርከቱ፣ ተቀበሉ። ሕይወትንና ድህነትን የሚሰጠው ወደ ወዳጅህ ተመለስ፣ ተባርከቱ፣ ተቀበሉ። የማይታረስ ጽድቅ ነው፣ የማያድን ወዳጅ ማግኛ ነው። ወደ ወዳጅህ ተመለስ፣ ተባርከቱ፣ ለሚጠጡ ሰዎች ሕይወትን የሚመልስ ሕይወትንም የሚሰጥ ነው። ወዮ ወዳጅህ ተመለስ፣ ተባርከቱ፣ ለማይጠጡ ሰዎች የሚያሰጥና የሚያገለግል
Thank you. እንደነበረው ደቀ መዛሙርቱ መጀመሪያ በጉብና ተግዳው ሳሉ በጉብና ዛሬ
በላዩ አንተ ወደታሴ በደለ መንፈስ ሁሉ የመዳሙ ውስጥ ቤተክርስቲያን በቅድስ ዘዳናት ወዲያቆናት አንወልዱ አሐዱ ለነዚያ ምስል በቅዱስ ባቤት
ለእግዚአብሔር
የፈጸመውን ሁሉ የያዘውን ሁሉ የጠበቀ እግዚአብሔር መላእክትና መላእክት አለቆቹና ብዙና ስልጣናት አበይትና ኃይላት ፀሐይና ጨረቃ ከዋክብትን ድርቀታትን የሚሰግዱለት ተገዣ ተገዦቹና ብዛቱ ጉልበቱ ናቸውና በሁሉ ባለጠጋ ሲሆን ራሱ በሁሉ ድሃ አደረገ። አያል ወልደት ፍቅር ከብርሃኑ ሳበው ሰዎችና ደረሰ የሚሰሙትን ሰዎች በቀልብ የሚያበረታታ ለሚዋል ለሚያዋርድም ሰዎች አንዱን የሚያገለግል ለአንድ ሂደት በሚሸልጠው ጊዜ የማይናገሩት እንደምን ያለ ነው። በበላው ጊዜ በሚሆን ዛፉን ያልገለጸ ትዕግስት ነው። ዮሴፍ ከዶዳጃት ዕውር ዕውርን በውስጧ ካገኘባት ሳጥን የተገኘ ርዕስ እንደምን ያለ ነው። በውስጧ ሰው ካገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ከሰው የተለየ ሳይሆን ከዚህ ህብስትና ከዚህ ብስ የተለየ ይህን ለመርዳት መስቀል እንዴት ነው? መልኩ ቅላኔ ጣዕሙ አንድ ነው። መለኮቱ ከሰውነቱ ፈጽሞ የተለየ አይደለም። እንደዚሁም የተመረጠ መስቀል ከዚህ ርዕስ ፈጽሞ የተለየ አይደለም። እንዲሁም ገናንነቱ ከትሕትናችን ትሕትናችን ከጋነ ከገናንነት ጋር አንድ ይሁን። ዓለሙን ያዛንት አምላካችን እግዚአብሔር
Thank you.
ዛሬ
አ Oh, በሰላም ወበፍቅረ ኢየሱስ ክርስቶስ ተብኡ
ቅዱስ ቅዱስ ቅዱስ
ዘተመቶ
ስብሐተ እግዚአብሔር ይነግራዊ ሁሉ ተስፋዩ በከመ ተጋባከሙ በዛቲ ዕለት ከማሁ ያሰጋበይክሙ ወገኖች በዚህች ቀን እንደተሰበሰባችሁ እንደዚሁ ግብር በምትሆን በደብረ ጽዮንና በሰማይ ባለች ናጻ በምታወጣ በኢየሩሳሌም ይሰብስባችሁ። ይህንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና እንደዚሁ ያሰማችሁ። የእሳት ነበልባል ድንኳኖች ወደ ተተከሉበት የካህናት አለቃ ወዳለበት ያግባችሁ። የተሳለ የፊቱ መል ከዚህ ያለ ንጹሕ አክሊልና ብሩህ ልብስ በዚህ ያለ እርሱ ከላይ የተገኘ ነው እንጂ የሰው እጅ ያልተጠበበበት ነው። የቅዱሳን ነቢያትና አይሁድ ያሉበት ያግባችሁ። ያስተማሩ የሐዋርያት ማኅበር ድል የነሱ የሰማዕታት ማኅበር ጉሩካን የሚሆኑ የጻድቃን ማኅበር የተሾሙ የካህናት ማኅበር ትጓን የሚሆኑ የመላእክት ማኅበር የፍጹም አንድነትና የመነኮሳት ማኅበር ወዳለበት ያግባችሁ። ከሁሉ በላይ ከሆነች አንድ ቅድስት ቤተ ክርስቲያን ፍጹም አንድነቷ ሁሉ ጋራ ከእነርሱም ጋራ ታቦት ዘግበር ወዳለችበት የጮ እመቤታችን ማርያም ናት። እንግዲህ ሞትን የምታለብስና ወደ ሲኦል የምታወርድ ትዕቢትን መታጀርን ጌጣ እናድርግ። እንግዲህ የሥጋ ንጽሕና ብቻ አይደለም እና ከንጽሕና ጋራ ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና እንግዲህ እንደማ እንደ ሐዋርያት ፍቅርን የዋሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉ ያስሩ ይፈቱ ዘንድ እንደሱ ያለ ስልጣን ነው የሰጣቸው። እንግዲህ እንደ ማርያም አንሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟት በጎ ዕድልን መረጠች ብሎ ጌታችን አመስግኗታልና አሁንም ጸጋን የሰጠ አምላካችንን እግዚአብሔር እንለምነው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅሽ ዘንድ አሳስቢ ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላይ በብርድ ወራቱ ስልፋት ያሟሟቁትንም አሳስቢ ድንግል ሆይ ልጁ በሆነ በሄሮድስ ዘመን ከእርሱ ጋራ ከሀገር ወደ ሀገር ስትሸሽ ከአንቺ ጋራ መሰደድን አሳስቢ ድንግል ሆይ ከዓይኖችሽ የፈሰሰውና በተወደደ ልጅሽ ፊት የወለደውን መሪርን አሳስቢ ድንግል ሆይ ረሃቡና ጥሙ ችግሩና ሐዘኑ ከእርሱ ጋር የደረሰብሽንም ጭንቅ ሁሉ አሳስቢ ጥፋትን ያይደለ ይቅርታን አሳስቢ መዓትን ያይደለ ምሕረትን አሳስቢ ለጻድቃን ያይደለ ኃጥአን አሳስቢ ለንጹሐን አይደለ ለተዳደቡት አዛዝ ወይ ሰብዎ ለአብ ወወልድ ወመንፈስ ቅዱስ
ክህነት ከማው በዚህች ቀን እንደተሰበሰባችሁ እንደዚሁ ግብርን በምትሆን በደብረ ጽዮንና በሰማይ ባለች ናጻ በምታወጣ በኢየሩሳሌም ይሰብስባችሁ። ይህንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና እንደዚሁ ያሰማችሁ። የእሳት ነበልባል ድንኳኖች ወደ ተተከሉበት የካህናት አለቃ ወዳለበት ያግባችሁ። የተሳለ የፊቱ መልክ ከዚያ አለ። ንጹሕ አክሊልና ብሩህ ልብስ በዚያ አለ። እርሱ ከላይ የተገኘ ነው እንጂ የሰው እጅ ያልተጠበበበት ነው። የቅዱሳን ነቢያት ማዕር ወዳሉበት ያግባችሁ። ያስተማሩ የሐዋርያትን ማኅበር ድል የነሱ የሰማዕታትን ማኅበር ጉሩካን የሚሆኑ የጻድቃን ማኅበር የተሾሙ የካህናት ማኅበር ትጓን የሚሆኑ የመላእክት ማኅበር የፍጹማን ደናግልና የመነኮሳት ማኅበር ወዳለበት ያግባችሁ። ከሁሉ በላይ ከሆነች አንድ ቅድስት ቤተ ክርስቲያን ፍጹም አንድነቷ ሁሉ ጋራ ከእነርሱም ጋራ ታቦት ዘዶር ወዳለችበት የጮም እመቤታችን ማርያም ናት። እንግዲህ ሞትን የምታለብስና ወደ ሲኦል የምታወርድ ቤትን መታጀልን ጌጣ እናድርግ። እንግዲህ የሥጋ ንጽሕና ብቻ አይደለም ትሕትና ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና እንግዲህ እንደማ እንደ ሐዋርያት ፍቅርን የዋሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉ ያስሩ ይፈቱ ዘንድ እንደሱ ያለ ስልጣን ነው የሰጣቸው። እንግዲህ እንደ ማርያም አርሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟት በጎ ዕድልን መረጠች ብሎ ጌታችን አመስግኗታልና አሁንም ጸጋን የሰጠ አምላካችንን እግዚአብሔር እንለምነው። ድንግል ሆይ ከሚያስብ ሁሉን ከሚዘ- ከማይዘነጋ ከልጅሽ ዘንድ አሳስቢ። ድንግል ሆይ ከቤተ- በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላይ ከብር ወራቱ ስንፋት ያሟሟቁትንም አሳስቢ። ድንግል ሆይ ልጁ ከሆነ በሄሮድ ዘመን ከእርሱ ጋራ ከሀገር ወደ ሀገር ስትሸሽ ከአንቺ ጋራ መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውና በተወለደ ልጅሽ ፊት የወለደውን መሪርን አሳስቢ። ድንግል ሆይ ረሃቡና ጥሙን ችግሩና ሐዘኑ ከእርሱ ጋር የደረሰብሽንም ጭንቅ ሁሉ አሳስቢ ጥፋትን ያይደለ ይቅርታን አሳስቢ መዓትን ያይደለ ምሕረትን አሳስቢ ለጻድቃን ያይደለ ኃጥአን አሳስቢ ለንጹሐን ያይደለ ለተዳደቡት አሳሲ ወይ ሰብዎ ለአብ ወወልድ ወመንፈስ ቅዱስ
ከመቤታችን ረድኤት በረከት እንዲከብለን ይህን ያለንበት ዓለም በቸርነቱ ሞቱ ይጎብኝልን። ከባድ ሀገሪቱ ለኢትዮጵያ ለምሳሌ ስራ ቅዱስ ስሙን ዛሬ ምጥራ